Hello?
ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ We Plus Solution ነበረ ምደውልለው።
እሺ We Plus Solution application ላይ ተመዝግበው ነበር አይደለ? አፕ ላይ አፕላይ አድርጌ ነበር።
አዎ፣ app ላይ ተመዝግበው ነበር እሺ እና የተመዘገቡትን service ኦች አሁን system ላይ active እያደረግን ነበረ እና እም፣ አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ ችግር የለውም።
በምን ምንድን ነው?
አገልግሎት በምን አገልግሎት ነበር የተመዘገቡት?
እ፣ ምን ነበር ያልሽኝ? ማን We Plus Solution application ነው አፕ ላይ
ያደረኩት?
ምንድን ነው አዎ፣ የተመዘገቡት ማለት ነው።
እኔ እንጃ ያው እኔ በምንድን ነው አይደለም።
የምስ- እሺ ምንድን ነው የምትሰሪው አንቺ?
እኔ ኮምፒውተር ነክ ነገር ነው computer engineer የተማርኩት።
ጥገና
አዎ ተምሬ ጨርሻለሁ።
ኮምፒውተር ጥገና
እ፣ አይ ጥገና ብቻ ሳይሆን ሁሉም IT ነክ ነገሮች ላይ እንዳለ
እሺ። የት አካባቢ
ያለሁት እ፣ ሳሪስ።
ሳሪስ እሺ።
አዎ ያንቺ ሙሉ ስም ሀዊ ግርማ።
ግርማ
አዎ ሀዊ ግርማ።
የቀበሌ መታወቂያሽን እኛ በምንልከው ስልክ ቁጥር እ፣ መላክ ትችያለሽ?
አዎ እልክልሻለሁ። ችግር የለውም።
እሺ፣ እናመሰግናለን።
እሺ አመሰግናለሁ።